ጤናስጥልኝ ኢቴስ የብር መርጃ ማዕከል በኩል ልርዳ?
ከባህር ዳር ወደ አዲስ አበባ
ከባህር ዳር ከባህር ዳር ወደ አዲስ አበባ ስለዚህ
ለመቼ ነው የፈለጉት? ምን አሉኝ? ይቆራርጣል።
እስከ እሑድ ቅዳሜና እሑድ ባለው
ሌሎት አንድ ደቂቃ ቅዳሜ የቀን ሰባት ሰዓት ከሀያ አምስት የሚነሳ በር አለ አስራ አንድ ሰዓት ከአምስት አስራ ሁለት ተኩል እና ማታ አንድ ሰዓት አለ
ቀኔ ሰባት ሰዓት ነው።
ቀን የሰባት ሰዓት ነው አዎ አንድ ሰው ነው አዎ ለአንድ ሰው
እሺ፣ ማን ልበል ስሙትን
ኒዕማ አርቢት
ማን አሉኝ
ኒዕማ አርቢት
እሺ፣ ቴሌግራም ይጠቀማሉ በዚህ ስልክ አዎ እጠቀማለሁ
እሺ አሁን message እልክሎታለሁ እም፣ የተጓዡን ስም እስከ አያት እና መክፈያውን አማራጮችም እዛ ላይ እልክሎታለሁ ስሙን እ፣ ይልኩልኛል
እሺ እሺ ሌላ ምረዳውት ነገር ይኖራል ዋየል
እሺ እናመሰግናለን ስለደወሉ
እሺ